የሚያነጻ የሚያጥብ የሚቀድስ በዘላለም መንፈስ የፈሰሰ የኢየሱስ ደም የሚያነጻ የሚያድን የሚቀድስ በዘላለም መንፈስ የፈሰሰ የኢየሱስ ደም የክንፉ መዘርጋት ምድርን ሞልታለች። የምሕረቱ ልክ ዳርቻን ታልፋለች። የእንደገና አምላክ እድልን ሰጥቶ በፊቱ ያቆማል። በደሙ ጥባቆ የክንፉ መዘርጋት ምድርን ሞልታለች። የምሕረቱ ልክ ዳርቻን ታልፋለች። የእንደገና አምላክ እድልን ሰጥቶ በፊቱ ያቆማል። በደሙ ጥባቆ
ባርጎ
ጸጸት ሲሰማኝ አቅም ሲያሳጣኝ ዓይኔን ወዳንተ ማንሳት ሲያቅተኝ ሮጬ እመጣለሁ ወደምትወደኝ ከነ ድካሜ ማረኝ እያልኩ ማረኛ ቤቱ ማረኝ ማረኛ ቤቱ ማረኝ እጠበኝ እነጻለው ፈውሰኝ እድናለው እጠበኝ እነጻለው ፈውሰኝ እድናለው እንዳየህ አትፈርድም፣ እንደ ሰማ ከሰዎች ልዩነ አንተማ የመማፀኛ ግን ከተማዬ የምሸሸግብ መዳኛዬ በደም ውስጥ የኝ አሻግረህ ከእውነት ትብለጥና ምረት በደሌ ሙል ጊዜ በፊት ነው ዋጋዬን በፍቅር ካልቀየርከው ደምህ ያንጻኝ ደምህ ያንጻኝ ደምህ ያንጻኝ ደምህ ደምህ ያንጻኝ ደምህ ያንጻኝ ደምህ ያንጻኝ ደምህ ደምህ ያንሳኝ ደምህ ያንሳኝ ደምህ ያንሳኝ ደምህ በደሜ ብቻ ተመክቼ የመስቀል ፍቅርን አይቼ በጸጋ አቅምን አግኝቼ አግዛኝ ልኑር ተጠግቼ በደሜ ብቻ ተመክቼ ፍቅርን አይቼ በጸጋ አቅምን አግኝቼ አግዛኝ ልኑር ተጠግቼ ደምህ ያንሳኝ ደምህ ያንሳኝ ደምህ ያንሳኝ ደምህ ደምህ ያንሳኝ ደምህ ያንሳኝ ደምህ ያንሳኝ ደምህ ደምህ ያንሳኝ ደምህ ያንሳኝ